ተጨማሪ ባባ
የቦሩ ሆስፒታል ያስጥልን።
እ?
እሺ አባት፣ አዎ ኔትወርኩ ነው።
እሺ፣ እሺ የቦሮ ሆስፒታል የያዙ ቁጥር እሺ
ጠብቁኝ፣ አንዴ መስመር ዜሮ ዘጠኝ ሀያ ሁለት እ፣
ጠብቁኝ፣ ኔትወርክ አስወጥቶኝ ዜሮ ዘጠኝ ሀያ ሁለት አስራ አንድ እም፣
አርባ ዘጠኝ እ፣ አርባ ዘጠኝ ሀምሳ ስድስት
ይሄ እናንተ ቁጥር አይደለም ነው። ስምንት ሁለት ሶስት የ- የኛ አይደለም አባት
ታላ ከየት አገኘሽው?
የኛ አይደለም